ሄደ ሄደው ነው ደናደርሽ ሰላም
ትናንትና ኤምአርአይ ተነስቼ ነበር እሺ
እና ውጤት በቴሌግራም ነው የምልክልህ ብሎ እስካሁን አላት ሲዲውን ብቻ ነው የሰጠ ስልክ ልስጥ
እ ስልክ ልስጥ የምጠይቅበት ነው።
ልናሽ ስልክ ልስጥህ እንዲጠይቃቸው ይልኩልሃል።
እሺ ንገሪ ዜሮ ዘጠኝ ሰማንያ ስምንት እ ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ስድስት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ እሺ እሺ